ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምልዳው አብሮ ይስጥልን screenshot አድርጌ ላክ ተብዬ ነበርኩኝ እና የሆነ ብር አየር ላይ ቆርጦብኛል።
እሺ ልከዋል ቴሌግራም ላይ አዎ ሶስት ሺህ የምለው ነው ሶስት ሺህ ብር አየር ላይ ነው በስልክ ያዘብኝ።
ይንገሩኝ የላኩበትን ዜሮ ዘጠኝ ቴሌግራም ላይ ሰማንያ ሰማንያ አራት እሺ ሰማንያ ሰባት አስራ ሁለት ሀምሳ ሶስት በዚህ ነው የላኩት አዎ አዎ
እዛ ላይ የጠየቅነ- የጠየቅነው ጥያቄ ያለ ይላኩልን ስልኮትንና የገንዘቡን መጠን ቴሌግራም ላይ ይላኩልን መልስ ስናገኝ እናሳውቆታለን ቴሌግራም ላይ በትዕግስት ይጠብቁ
እሺ እሺ